ሄሎ ወይ ሄሎ፣ ሶፎንያስ ወይ መያዝ ይቻላል። ከሰባት እስከ አስር ነው የተያዘው። ከአራት እስከ ሰባት free ነው።
ጥሩ እሺ፣ አሁን በቃ አስገባለሁ ብር
እሺ፣ ምን ምንድን ነው የምትፈልገው?
neck mic እና በቃ እሱ ጋር እሺ፣ ቆይ ልጻፍ። neck mic ስንት?
አንድ
አንድ እና ስቱዲዮ። ሌላስ?
በቃ በቃ
ካሜራ ካሜራማን አለኝ አለኝ አትፈልግም? ፖድካስት አይደለማ neck mic ነው።
አዎ neck mic ነው።
እሺ እሺ